ጤና ይስጥልኝ። ህልፍ ቦርድ ወቶ ምርዛው
ቴሌ ብር ላይ ማለት ነው።
እሺ ወደ ሁሉ ልኬ ነበረ እና ግን አልደረሰኝም። ወደ ሁሉ ስፖርት ማለት ነው።
እሺ ቴሌብር የላኩበት ደረሰኝ አለው?
አዎ እሱን እኮ ቴሌግራም ላይ ላክልኝ ምናምን ይሄ ልክ እንትኑን ቴሌግራምን ስን ጫነው የሚመጣለ እዛ ላይ ልክ ልክ ያለው ስክሪንሾት አለ።
ልበል ስሙትን ሀገር
የቴሌግራም
አ ሀገር ነው ሀገር?
እኮ። አ
ሀገር መኩሪያው ነው የሚለው አ
አላገኘሁትም። ሀገር መኩሪያ የሚል ቴሌግራም ምናልባት እንትኑ እንትኑን ዩዘር ኔም ተሳስተ እንደው
ለ ለ ኦኬ ለምን ልክ ያለው እኮ አሁን ዩዘር ቴሌግራም።
ኔምህን አይ ሀገር መኩሪያ አይደለ እንዳይሆን።
እም።
እሺ ለማንኛውም አስተላልፍ። አሁን ነው የላኩት አሁን ነው የላኩትኝ በቃ ግን አስተላልፈናል። እዛው ላይ መልሱን እ፣ ይጠብቁ፣
እሺ እሺ እንመልስሎታለን።
እሺ አዎ ዩዘር ኔም